ሄሎ
ሄሎ አይሰማም
አሚን ታደሰ ነህ ታደሰ ነህ አዎ እሺ order ይዘህ ነበር አይደለ ከአምሮኝ ሲምሲ እና customer ቦታ ቀይሮ order ኡ የሞተረኛ ሆኖ ነበረ
አዎ ሰራዋለሁ order ኡን መቶ አርባ ሆኗል delivery fee አረ እኔ እዛ መገናኛ ድረስ መሄድ በጣም ስለዚህ አትሰራውም
ልጁ ደግሞ ከቀዘቀዘ እንትን እንዳይቀዘቅዝብኝ ምናምን ብሏል እኮ ማድረስ ትችላለህ ወይስ አትችልም ትሰራዋለህ ወይስ አትሰራውም
ዳረስ ማድረስ በቃ እሺ ካልቻልክ እሺ እሺ ካልቻልክ እሺ
እና ስሚ ወይ እና እንዴት ሊሆን ነው የምግቡ ማለት ነው?
አንተ ጋር ነው ያለው ምግቡ አዎ
እስኪ ቆይ እደውልልሃለሁ የት ነው ያለው አንተ ሬስቶራንት ነው
አረ እንትን ወደ ሴሚት ሳትሰር በአደባባይ እዛው አካባቢ አይደል
እስኪ ቆይ እሺ እደውልልሃለሁኝ አንዴ